ጤና ይስጥልን ቤተሰብ bet ዮናስ ነኝ የምንደርሰው
እንትን ነበረ ቲኬት ቆርጬ አንድ ጨዋታ ነው የወጣብኝ። ምንም ብር አልመለሰልኝም።
እሺ cashier ኮዱን ይንገሩኝ።
አስራ አራት አስራ አራት
ዜሮ አራት ዜሮ አራት አስራ ሰባት አስራ ሰባት ሰማንያ
ሰማንያ አዎ
እሺ ጠብቁኝ መስመር ላይ እሺ። ሄሎ
ሄሎ ደንበኛችን ቼክ እያደረኩልዎት ነው። አንዴ ጠብቁኝ እሺ።
እሺ፣ እሺ።
እሺ ደንበኛችን አንድ ጨዋታ lost አለው፣ አንድ ጨዋታ void አለው።
አዎ ቦነስ ደግሞ የለውም።
አዎ ቦነስ የሌለው ለምንድን ነው? void የሆነውን አያካትትም። total odd ማለት ነው። የሚመጣው አዎ።
አጠቃላይ odd አስራ ዘጠኝ ነው የሚመጣው አስራ ዘጠኝ ነጥብ አምስት ነው የሚመጣው። ቦነስ የምንሰጠው odd ኡ ከሀያ በላይ ሲሆን ነው ተካፍሎ ማለት ነው። ስለዚህ ይሄኛው ትኬት ደግሞ አስራ ዘጠኝ ስለሆነ ቦነስ አይኖረውም ማለት ነው። ግልጽ ነው።
እሺ፣ እሺ ስለ ደወሉ እናመሰግናለን። መልካም ቀን።
እሺ።